ሄሎ አረ ሰላም ከችፕችፕ ነበር ምደውለው።
እሺ እሺ ይቅርታ ዛሬ የሚመጣ product ነበሩት እሺ መቀበል ይችላሉ አይደለ?
አ ሌላ ሰው መቀበል ይችላል ብሎኛል ትናንት እሺ።
ደውሎልኝ ሆዱን በቃ እሺ።
ሳከመና እሺ ሽ- ሽንኩርት ቲማቲም ነው አይደለ? ሽንኩርትና ቲማቲም፣ ሽንኩርት ቲማቲም እና ሌላ የለም እንዴ ድንች ካ ድንች ነው በቃ እንደዛ ማለት ነው ሶስት product ማለት ነው።
አሀ እሺ ዛሬ ይመጣልዎታል። ሲደውል ያንሱለት driver ኡ።
እ እሺ እሺ እሺ እሺ መልካም